hello hello ሰላም ጤና ይስጥልን ዘኪ አቤት ከ We Plus ነበር ምደውልልህ የኛ መተግበሪያ አውርደህ ነበር
We Plus አዎ
እኔ እንጃ እኔ ትዝ አይለኝ ምን አይነት app
application ለአሽከርካሪነት ነው ለተጠቃሚነት ነበር ያወረድከው
ለተጠቃሚነት እሺ አሁን አንተ አሽከርካሪዎች የሚመዘገቡበት ላይ ነው እና የተመዘገብከው እ ተጠቃሚ ከሆንክ አሸናፊ የሚያደርግህን referral code እ ለማግኘት user የሚለውን We Plus Solution User የሚለውን አውርደህ እዛ ላይ እሺ።
referral code ህን ታገኛለህ ማለት ነው እሺ እሺ አመሰግናለሁ አመሰግን እሺ